ጤና ይስጥልኝ አሪፍ ማለት ነው ባኮም ልርዳዎት?
ጤና ይስጥልኝ እህቴ።
በሽታን ሰላም በአሪፍ ፔ ከፍዬ ነበረ እና አላስገባልኝም።
ከየት PDF ኡን አውርቼዋለሁ።
ከየት ወዴት ነበር ከቴሌ ብር- ያስተላለፉት?
ከቴሌ ብር እሺ ወደ ምን ነበር ክፍያ የፈጸሙት?
ወደ ሀበሻ betting እሺ ስንት ብር?
ሰማንያ ሰባት
ሰማንያ ሰባት ነው ያለኝ።
አ
እሺ ዛሬ ነው አ
ያስፈላ ያሉ ለመኛች ምን አልሽ?
ግል ይሰማውታል።
አዎ ይሰማል።
እሺ ዛሬ ነበር የሞከሩት?
አዎ አዎ እሺ በዚህ ቁጥር ነው ቴሌ- እ፣ ቴሌብር የሚጠቀሙት?
አርባ ስምንት ቤቱ ነው። አ- አዎ
እ፣ ዜሮ ዜሮ ዘጠኝ ዘጠኝ አርባ አስር ብሎ ስምንት የሚጀምር አይ ነው ይሄ።
አይደለም ዜሮ ዘጠኝ አርባ ስምንት ዜሮ ዘጠኝ አርባ ስምንት ዜሮ አራት ዜሮ አራት ሀያ አንድ ሀያ አንድ አርባ ሰባት አርባ ሰባት እሺ ስም ይንገሩኝ የተመዘገበበት አቡበከር።
ቴሌብር አቡበከር አቡበከር ሳቢራ
አቡበከር ሳቢር
ይቆራረጣል ድምፅዎት ሳቢር ሳቢር
መስመር ላይ ያሉ አቡበከር ሳቢር አ አይሰማም።
የእርሱ ድምፅ የተሰማን አይደል ደንበኛችን አቡበከር ሳቢር አቡበከር ነው ያሉት ስሙን አዎ አዎ አቡበከር ሳቢር
ይሰማዎታል አዎ
እሺ ደንበኛችን የሰጡን መረጃ መዝገበናል አሁን የኛን የቴሌግራም ስልክ ቁጥር እንስጦትና እሺ ከቴሌ ብር የተላከሉትን ሰማንያ ሰባት ብር መቀነሱ የሚያሳየውን text message screenshot አንስተ ይላኩልን እሺ እሺ እሺ መስመር ላይ ኖት አዎ
ይሰማዎታል Hello።
ደንበኛችን ይሰማለሁ
የእርሱ ድምፅ ይቆራረጣልኝ ይሰማዎታል ይሰማል ይሰማለሁ
ሄሎ ሄሎ ይሰማል ሄሎ